ጤና ይስጥልን።
ሰላም ጤና ይስጥልኝ።
አሁን ደውዬ ነበር ትኬት check ለማድረግ ብዬ።
እሺ እሺ፣ cashier code ኡን አገኘሃት?
እም እሺ ትነግረኛለህ?
የመጀመሪያው እ
two F
እ
ሁለት እና F
አይደለም እሱ እኮ አይደለም። ከታች ትኬቱን ከፍተኸዋል አይደለ?
አዎ ከታች ስድስት digit የ- ወይ ስድስት ወይ ሰባት digit cashier code አለች። እሱ ይበዛል፣ ሀያ digit ነው። ከታች ከባር ኮዱ በታች እም ካሸር